sept ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው እ መስመር ተቋረጠ እንግዳ ግሮሰሪ ነው እና okay እ እንግዳ ግሮሰሪ ነው ደንበኛችን
እ እንግዳ ግሮሰሪ ኖት ወይ
አረ አይደለም ሙሉ ሙሉ single house ባህር ዳር የተባበሩት ጋር እ አሁን እርሱ በነገሩኝ ስልክ ቁጥር ይወጣልኝ ባህር ዳር እንግዳ ግሮሰሪ የሚል ነው ይወጣልኝ
ዜሮ ዘጠኝ አስራ ስምንት ሀያ አንድ አምሳ ስምንት አስራ ስምንት ልክ ነው የቤቱን ባለቤት ስም ልንገሮት ቆይ ሙሉ ሙሉ ጎጃም ዘመኔ ዘመነ ሙሉ ጎጃም ዘመነ አዎ አ በዚህ ቤት የሚለው እንግዳ ግሮሰሪ ነው የእርስዎ ቤት ምንድን ነው የሚለው
ሙሉ single house
ተቀይሮ ነው
ሙሉ ሽሮ ይላል። አዎ ሙሉ ሽሮ እና single house ነው ሬስቶራንት።
እንግዳ ሙሉ ግሮሰሪ ነበረ በፊት አዎ ግሮሰሪ ነበረ። ሲ- ግሮሰሪ አሁን ግሮሰሪ እና እህ single house ነው።
ስለዚህ ሙሉ single house ነው የሚለው አሁን አዎ
እሺ ስሞን የእርስዎ ማን ልበል
ሙሉ
ሙሉ ማን ሙሉ ጎጃም ዘመነ።
ስልክ ቁጥር እርስዎ በደወሉበት ልመዝግብልዎት አዎ
የት አካባቢ ነው ቦታው
የተባበሩት ኮንዶሚኒየም ባህር ዳር
የተባበሩት ኮንዶሚኒየም አዎ እሺ ባህር ዳር።
ምንድን ነው የተበላሽ- እሺ አዎ የ- ምንድን ነው ስለ የተበላሽ single house እ- እንትኑ የሚዞረው የማሽን ውስጥ በረዶ የሚበትን የለም።
አጂታተሯ ማለት ናት አዎ እሺ እሷ ምን ሆነች አትዞርም ነው
አት አይዞርም። አዎ እሺ ደንበኛችን ጥያቄ እና አይጣፍጥም ምናምን እያሉኝ ሰዎቹ እህ ጣዕሙም ተቀይሯል
ሰሞኑን አጽድተውት ነበር። ከዛ በኋላ ነው እንደዛ ነው።
እህ ከተጸዳ በኋላ ነው አልሰራ ያለሁት ሁለት ጃምቦ ሁለት single ነው እና አያቀዘቅዝም ደንበኛችን ያቀዘቅዛል ያቀዘቅዛል። ማቀዝቀዝ አይበትንም በረዶ ነው።
በረዶ አይበትንም እ እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፌያለሁ ሌላ የምረዳዎት ነገር ካለ
በቃ አመሰግናለሁ። በቃ ስለደወሉ እናመሰግናለን ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ መልካም ቀን